እንዴት አድርጌ ላንሳው አንቺዬ እዚሁ ቁጭ ብዬ ከአገልግሎት መስጫ ክልል
አሉ አሉ ድምፅ ይቆራረጣል መቼም ሲያሰጣል አሉ አሉ መልሻለሁ ምንም እንዳይቀበል አሉ አሉ ባትሪው አለቀብኝ ኔትወርኩ ጠፋብኝ አሉ አሉ ባትሪ እኮ ቢያልቅብኝ ውሸት አያልቅብኝ አሉ አሉ የአንቺ ጉዳይ አልቅም ጆሮሽ ላይ ጥርቅ
ለምን ይዋሻል ለምን ለምን ይዋሻል ለምን ለምን ይዋሻል ለምን ለምን ይዋሻል ለምን
ቻል አድርጌው እንጂ ቴሙኑን እሻል እንኳን በሞባይል በኢንተርኔት ይዋሻል በእኛው ብቻ እኔም ያንቺን ነገር ያልሰማው መስሎሻል እኔ ነው አለም ባልቦታው ነው።
ነው እንጂ ሺ ጊዜ ዋሽተሻል ዘመነ መጣሽው ሞባይል ከገባ ያቀርብልን ጀመር ውሸት እያሰባ በየታክሲውና በጎዳናው ላይ እንደ ጉድ ይዘንባል ውሸት ከሰማይ ዘመነ መጣሽው ሞባይል ከገባ አኮ።
ያቀርብልን ጀመር ውሸት እያሰባ መልካም ለሞባይል ጥሩ ነው ሞባይል ውሸት ሳይጨመር ለቁም ነገር ሲውል በሰሪ መስላል ትዘክ ወር በሞላ ቁጥር መውረጣለክ እንደኔ የቃሉን ብትገዛ ይሻላል ገንዘቡን ቢያልቅብኝ ምስኮንም ይቻላል ወሬ ስታረስ አህ፣ መች ታወቅከ ቀሪ ሂሳብ ሲሉ ግን ያናድድከ አንድ የሞባይል ሺን አይቼው ለተንኮል ቁጥር ያገኘውኝ ስልሳ ዘጠኝ miss የቡና አንድ መልስ አይሰጥሽ ያ ሁሉ ደንበኛ ከኔ የባሰ ነው የመታው መጋኛ አውጣኝ አንቺ አንዴ ከጀመርሽ ውሸትሽ መቻል ቃል ያለሽ ቀሪ ሂሳብ እዚህ ላይ ያበቃል አንቺ አንዴ ከጀመርሽ በቃ።
ውሸትሽ መቻል ቃል አይ ይበቃል።
ያለሽ ቀሪ ሂሳብ ተዋለ ቤቱ።
እዚህ ላይ ያበቃል እዚህ ላይ ያበቃል
ይሄ ምን ነው የሚባል ኔትወርክ ነው ኔትወርክ
መኪና የነዱ ሞባይል መከልከል በጣም ተመልካች ሰው ለማደናገር ቀረት አላሰርክም ብሎ ቢጠይቅ አየፋራ ነገር ወገብ ታሳያለህ አውጣኝ!
ምን ያንተ መውደድ አሃ!
ልብን ያሳሳ አረሙን ነው ስልክም አታነሳ ድምፅ የተሰማኝ ሙዚቃ አስከፈተሽ ለቅሶ ቤት ነኝ ያልሽኝ ጭፈራ ቤት ገብተሽ በአይኖቼም ባላይሽ ከጎንሽ ባልሆነ እንዴት ይጠፋኛል ለቅሶና ዘፈን ያት ያለ ውሸት እንደሆነ መጋለጡ ላይቀር እውነትን ተናግሮ ከመሸበት ማደር ውሸት እንደሆነ መጋለጡ ላይቀር እውነትን ተናግሮ ከመሸበት ማደር